Hello
አቤት ይሰማል።
በሁሉ ሰዓት ወደ ቴሌ ብር ብር አስገ- ሳስገባ በእናንተ በኩል ነው መሰለኝ የገባው እና ወደ እኔ ወደ ቴሌ ብር አልገባልኝም።
እሺ እንዴት ነው ማድረግ ያለብኝ?
ምን ያህል ነው amount ኡ?
መጀመሪያ ሁለት ሺ አምስት መቶ ከዛ ደግሞ ስምንት መቶ ሀምሳ ብር ሁለቴ ነው የላኩት።
የመጀመሪያው ሁለት ሺ አምስት መቶ አዎ ከዛ ስምንት መቶ ሀምሳ ብር
እሺ መች ነው የሁለት ሺ አምስት መቶ?
ማታ ሁለቱንም በተከታታይ አንዱ እምቢ ሲለኝ እ፣ ድጋሚ ስሞክረው ሁለት ማለት የነበረኝን አክ- እንዳለ ነበር የላኩት ግን አዎ።
ማታ ላይ ነበር ትናንት ሁለቱም
እ
እሺ ስሞትን ማን ልበል ሱራፌል
ሱራፌልማ ታከለ
እሺ ስልክ ቁጥሮን ይንገሩኝ። ሁሉ ስፖርት ላይም ቴሌብር ላይም የሚጠቀሙት ዜሮ ዘጠኝ አስር
ዜሮ ዘጠኝ አስር አስር ሰባ አንድ
ዜሮ ዘጠኝ አስር ሰባ አንድ
ሰባ አንድ ሰባ አንድ ሰማንያ አንድ
ሰማንያ አንድ ስልሳ ይህ አምስት ስልክ ቁጥር ነው።
እ አዎ እኔ አሁን የደወልኩት በዚህ ነው የሚጠቀሙት።
አዎ
እሺ ደንበኛ ናቸው። አሁን በምነግሮች ስልክ ቁጥር ቴሌግራም ላይ screenshot አንስተው ይልኩልናል።
እሺ ቆይ እ፣ ንገሪኝ እሺ ዜሮ ዘጠኝ ዘጠና ሁለት ዘጠኝ በቁጥር አልመጣልኝ ማለት እሺ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
ሀምሳ አምስት
አምስት እ፣ ሁለት ነው እሺ transaction ሁለት ሺ አምስት መቶ እና አሁን ስምንት መቶ ሁለቱንም ሀምሳ ላኩልን።
አይ እንትን ነው already ሙሉን screenshot ያደረኩት ስላለ ታ- ሙሉን screenshot ያደረኩት ስላለ ታየዋለች። successful ነው የሚለው ግን አልመጣም ወደ እኔ። ወይ ሰምተሽኛል?
አልሰማሁትም። ምን ነበር ያለው?
ሁለ- screenshot ያደረኩት ሙሉን ስለሆነ ያለውን transaction ሁለቱ ነው ያልገባው፣ በቃ የመጨረሻው ማለት ነው።
እሺ፣ ሁለቱ ላይ ምልክት አድርጉበት ያልገባው ላይ እሺ እሺ። አሁን ልክ የምረዳዎት ነገር አለ።
በቃ ይሄንን ብሬን ብቻ እንዲመለስልኝ ነው። እኔን-
እሺ፣ ስለደወሉልን እናመሰግናለን። መልካም ቀን ይሁንልዎት።
እሺ